Hello hello ካሳሁን hello እማ ካሳሁን ኖት?
ወይ ወይ አ ከ We Plus Solution ድርጅት ነበር ምደውልሎት።
ከምን ከ We Plus
ምንድን ነው ይፕላል?
ድርጅታችን የትራንስፖርት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ገም መጥተናል። Hello ይሰማል?
አዎ Hello እሺ፣ ድርጅታችን ለየት ያለ ነገር ይዞ መጥቷል። አሽከርካሪዎች ያሉ trip ላይ የምንቆርጠው አስር percent ሲሆን ከአለም percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ታቢያ ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ የሕክምና ጡረታ፣ እንዲሁም ውስጥማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣነው። Hello hello hello hello
ወይ ወይ ወይ Hello እ- ሰምተውኛል? አቶ ካሳሁን ይቅርታ። እሺ አዎ፣ ሀሳቤን ድገምልኝ።
ሰምተውኛል? እሺ ነበረ?
ድርጅታችን ለአሽከርካሪዎች ልነበር ድርጅታችን ለአሽከር እሺ ድርጅታችን ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
ከኔ የሚጠበቀው ያም ምንድን ነው?
ከእርስዎ የሚጠበቀው ከእኛ ጋር መስራት ፍቃድ ሆነ ዊ ፕላስ ሶሉሽን ፕሮቫይደር የሚል አፕሊኬሽን አለን። እሱን ከፕሌይ ስቶር ወይ ከአፕ ስቶር ላይ መመዝ ይችላሉ። ማሪም ዶክመንት መላክ ከፈለጉም ደግሞ የቴሌግራም ቁጥር አለኝ ልላክሎት። እሺ ልላክሎት መሰለኝ። እሺ ልክሎ በምልክ ቁጥር ማንኛውም ሀሳብ፣ ጥያቄ፣ አስተያየትም ካሉት የምንቀል ይሆናል። እሺ መልካም የስራ ቀን።
እሺ